ጤና ይስጥልኝ።
አይመስልኝ ከ WePlus Solution ነው የምደውለው።
እ?
WePlus Solution ነው የምደውለው። እኛ application ላይ ተመዝግቦ ነበረ።
እሺ እ፣ የተመዘገቡት አሽከርካሪ ኖት ወይስ እ፣ እንደ ተጠቃሚ ነው?
እም፣ ተጠቃሚ እሺ አሁን የተመዘገብከው እ፣ አሽከርካሪዎች እና service የሚሰጡ የሚመዘገቡት ላይ ነው እና ተጠቃሚ ከሆኑ ማውረድ ያለቦት ዊፕላስ solution user በሚለው ነው የሚገቡት። እ፣ በውስጡም አርባ አራት service ኦች እ፣ የተለያየ አገልግሎቶች አሉ። ትራንስፖርትም አለ። ሶስት መቶ ሀምሳ game ኦች አሉ። እነዚህ መጠቀም ይችላሉ።
እም፣ አሸናፊ የሚያደርጉትን referral code ም ያገኙታል።
እሺ እሺ መልካም ቀን ይሁን።
እሺ፣ መልካም